ገዛኸኝ
አቤት hello
አቤት እንዴት አደርክ hello አይ አይሰማም ይሰማኛል ገዛኸኝ ከቢሮ ነው የምደውልልህ እሺ እሺ እ በሰባ ዘጠኝ ሀምሳ አምስት ትናንትና ማታ complete የተባለብህ order አለ አ ሁለት order ነው ሰባ ዘጠኝ ሀምሳ አምስት ሁለተኛውን ሳይሆን ይሄኛው አ normal ሻወርማ ሶስት ያለው order አ አ አ ምግቡ አንተ ጋር ነው እንዴ ኧረ አይደለም ምግብ ቤት መልሼዋለሁ መልስ ተብያለሁ
መልስ ተብለህ መልሰሃል እሺ አ እሺ እና አሁን cancel ነው ያደርጉልኛል የተባልከው ወይስ አይ ትናንትና ማታ ትናንትና ማታ ነው
ማን ነው እንደዛ ያለ ከቢሮ ነው
ማን ነው እንደዛ ያለ? ከእኛ ነው አዎ እናንተ ጋር ምንም አይሙላ ምናት ማን ነው እሺ ማን ነው ማለት ሴት ነን ሁላችንም ንገረኝ ማን መልስ እንዳለክ
ቴሌግራም ላይ ነው ያለኝ bot ላይ እኮ
bot ኡ ላይ ነው መልስ የተባልከው ተደውሎ አዎ።
አይደለ አይደለም እሺ እሺ እሺ እ- እ- cancel ያደርጉልኛል አሁን
አይ እሱን አላውቅም እኔ ግን ቴሌግራም ላይ ጽፈህ ነበር እርግጠኛ ነህ አዎ አዎ ከ screen shot አለኝ እ- ከፈለክ ያው ቴሌግራም ላይ ያለው ማለት እንትን እ፣ በመጀመሪያ በእኛ በሰው account ነበር እ፣ ሰው ያሳውቁት
እሺ ከዛም በኋላ በ አላውቀውም ሳይሆን ሰባ ዘጠኝ ሀምሳ አምስት ብለህ ነው በትክክል የጻፍከዋ አ
እሺ ለማንኛውም እሺ ሶስት ሻወርማ normal ሻወርማ ነው አዎ መልሰዋል ምግቡን ሬስቶራንት ትናንትና አ
እሺ ገዛኸኝ እሺ አሳውቅልሃለሁ እሺ